hello
ጤና ይስጥልኝ ደንበኛችን ከጃ ኢትዮጵያ ነው የምደውልዎት።
እሺ እሺ እ ወደ ቤተል አካባቢ ወደዛ መስመር ትንሽ እ የሎጂስቲክ ችግር ስላጋጠመን እሱ እስኪፈታ ጊዜያዊ መፍትሄ እሺ ከካሳንችስ ወደ አድዋ ድልድይ በሚወስደው መንገድ አ ቃላብ ትሬዲንግ የሚባል የቢጂአይ store አለ። ከዛ ወስደው ጊዜያዊ መፍትሄ ይጠቀሙ ደንበኛችን።
በጣም ይርቀናል እኛ ወደዛ ደግሞ ቤተል እኮ ምልሽ አሁን ቤተል ወደ ጦር ኃይሎች ምናምን እኮ ነው ምን አሉኝ ደንበኛችን?
የኛ ቤተል ቤተል ጦር ኃይሎች ምናምን ታውቃለሽ አዎ አዎ ወረ እኮ እና አሁን ከቤተል ወደዛ ሄደን ይርቀናላ ለጊዜው መፍትሄው እስኪስተካከል ድረስ ይህን information የተሰጠን ደንበኛችን okay እንጂ በጠና ስለዚህ ይቆያልና በአጭር ጊዜ ይስተካከላል ብለን ተስፋ እናደርጋለን። የተሰጠን information ቶሎ እንደሚስተካከል ግን እሱ እስኪስተካከል ይሄንን መፍትሄ እንዲጠቀሙ የሚል information የተሰጠን።
እሺ ግን ሁሉም መኪና በአንድ መበላሸት አይቀምጥም እሺ በቃ ካላችሁ ምን እናደርጋለን ስለተፈጠረው ችግር በጣም ይቅርታ እንጠይቃለን።
እሺ እሺ ቻው መልካም ቀን።